ሄሎ ሄሎ ጤና ይስጥልኝ።
አቤት።
ከቺፕቺፕ ነበር የምደውልዎት።
አ- አሁን ተደውሎልኝ ነበረ።
Okay እሺ። አንድ ሰው ይጎሎታል ይሙሉበት። ሽንኩርት አንድ- ወጠር እያደረጉ ነበር።
ስንት ስንት ሰው ነው የሚጎለው?
አንድ ሰው ነው የሚጎለው።
እሺ አሁን ነግራቸዋለሁ።
ጌታቸውና ህሊና ነው ያላችሁት። አንድ ሰው
እንዲጨምር አድርግ።
አዎ አዎ።
እሺ እሺ እሺ አመሰግናለሁ።
እሺ